ሄሎ ሄሎ ሄሎ ሰላም ጤና ይስጥልን።
አብሮች ሱፐርቫይዘር ማን አለ?
ማን ልበል አንተን ዘረቡክ እ ዘረቡክ በረከት
ዘረቡክ ዘረ ብሩክ ብሩክ ያለ
እስቲ እንዴት ላግኘው?
ዘረ ብሩክ ብሩኬ ታገናኙ ዘረ ብሩክ
ሄሎ
hello ወይ ብሩኬ ሰላም ነው?
አለን። እሺ ሰላም ነው።
አለን ብሩኬ፣ እስቲ system check ማድረግ ከቻላችሁ ብዬ ነበር። በጣም እየለቀቀ ነው እና አ፣ እየተበላችሁ ነው።
በጣም አዎ፣ ያው ምናምን ረሳ ሳይነጋ አራት ሺህ ምናምን ተበልቷል።
okay እ፣ እንትን ነው ይሄ እንደዚህ አይነት እንትኖች ማለት ነው እ፣ monthly ነው የምናየው ሪፖርት monthly ነው ግዴታ የሚታ- monthly ነው የሚታየው። ይሄ የወሩ መጨረሻ አካባቢ አጠቃላይ በተለይ አሁን ለምሳሌ December ነው አይደል? December መጨረሻ አካባቢ አጠቃላይ ተደምሮ percent ኡ ከአስር በላይ ይይዛል እና አሁን እ፣ የአንድ ቀን የአንድ ሳምንት ምናምን ሪፖርት check ማስደረግ አንችልም። ስለዚህ እስኪ እ፣ የወሩ መጨረሻ ላይ ምናምን ላክልን። በዚሁ minus ኦች ምናምን የሚበዙ ከሆነ check አድርገውና ያው virtual ልክ እንደዚህ ነው። አንድ ቀን ይይዛል፣ አንድ ቀን ይለቃል ምናምን እንደዚህ አይነት ነገር ስለሆነ እንትን ይላል።
አይ ብዙ ብዙ ብር እየለቀቀ ስለሆነ አሁን አ፣ ብቻ ይሄ ነው ያሉት total እንትኑ እንደዛ ስለሆነ ብዬ ነው። አባትሽ